ሰማንያ ስምንት ዜሮ አራት ሄሎ ሄሎ
ሄሎ ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ እህቴ።
እሺ እናገር ወንድሜ።
ማታ ሀምሳ ብር ያ- እስካሁን አላገባም።
ስንት ብር ነው?
ሀምሳ ብር ሀምሳ ብር።
አዎ።
እሺ ስልክህን ትነግረኛለህ? እሺ እሺ ዜሮ ዘጠኝ
እሺ ዜሮ ዘጠኝ
ዜሮ ዘጠኝ
አን- አን- አርባ አርባ ሶስት
እሺ
እን- ዘጠና ሁለት እሺ
ስልሳ አምስት እሺ
ዜሮ አንድ
እሺ አንተ ስ- ስንት ብር ነው ያልከኝ ወንድሜ?
ሀምሳ ብር ሀምሳ ብር ዘጠኝ ብለህ ነው የምትጀምረው?
አይ ዘጠኝ ብለህ ነው የምትጀምረው? ዜሮ ዘጠኝ ነው የምትለው?
ዜሮ ዘጠኝ ነው። አዎ ዜሮ ዘጠኝ ነው ዘጠኝ ብለህ ነው የምትጀምረው?
አይ ዜሮ ዘጠኝ okay እሺ አይ እ፣ አባ አልመጣልኝም ወይ ቀኑን ትነግረኛለህ?
ማታ ማታ እን- ዛሬ አይደለም ማታ እዚህ ጋር ማታ ማታ ጫ- ማታ ማታ እስከ እን- ዘጠኝ ሰዓት አካባቢ ነው። እስከ ዘጠኝ ሰዓት እስከ ሁለት ሁለ- እን፣ ዘጠኝ ሰዓት እስከ እዚህ ጋር ይሆናል ማታ
እሺ ሀምሳ ብር አለ
አዎ አዎ
ገብቶልሃል እኮ ወንድሜ።
እን፣ መቶ ብር የትናንትና- የትናንትና ነው ሀምሳ ብር ገብቶልሃል።
አይ ት- ያችን እን፣ መቶ ብር እን፣ መቶ ብር ነበር ታውቃለህ?
ሀምሳ ብር ነው ያልከኝ እኮ አይ መቶ ብር ሀምሳ ብር ገባ ሀምሳ ብር አላገባም።
እሺ check አደርገዋለሁ።
እሺ ፈልግ ይቴ እሺ። ወንድሜ አሁን ቼክ አድርግ እሺ።
እሺ እሺ ገብቷል። እሺ እሺ